ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቺፕቺፕ ነበር የምደውልልዎት።
እሺ እመቤት፣ order አድርገው ዛሬ ፓፓያ እና ቲማቲም አልላክልልዎትም ነበረ warehouse እጥረት ስላጋጠመ እሺ እና ነገ መረከብ ይችላሉ?
ከነገ ወዲያ አድርግልኝ።
ከነገ ወዲያ?
አዎ እሺ እሺ።
ና እንትን ስለማይል ሌላም ነገር ጨምሬ ነጋዙና አዎ፣ ወንድ ላይ እንትን ትሉልኛላችሁ።
እሺ እሺ እሺ፣ እሺ።
አመሰግናለሁ በጣም።
እናመሰግናለን። መልካም ምሽት።